ሌላው ሀሴት ነኝ።
እንዴ ሀሴቷ ደህና ኖት?
አለሁ እግዚአብሔር ይመስገን።
እንዴት ነሽ?
አለሁ አ- ደካሪም
ይኸው ሀሴት አስራ ስምንት ሰማንያ ዘጠኝ አስራ ስምንት ሰማንያ ዘጠኝ እሺ ኧረ ከገርጂ እዛው እዛው የሚያልቅ ነው እ፣ እዛው አደት እዛው እኔ እዛው እ፣ እዛው እዛው የሚያልቅ ነው። አሁን ነው አክሴት ያልኩት ሁላ።
ልጠይቅልህ ዲስፓች እሺ እሺ ቆይ
ከሆነ ደግሞ
አይ ኮኔክሽኑ ጠመመብህ
እ፣ ጠመመ። ወይኔ ደቂቃው እየሄደ ነው።
አልከፈተልኝም እንግዲህ እስካሁን አስራ ስምንት ሰማንያ ዘጠኝ አ ይከፍታል። ይኸው
ምን ነው የማይጠፋው? ከሪም ከዮዱ የት ነው ገርጂ ኮንዶሚኒየም
አ ይሄ የሁሉ ገር ነው ነው እ፣ ወጥቷል ወጥ- ወጥቷል እሺ ደግሞ ሀሴት እ
አረ ምንድን ነው ይሄ ድራይቨሮቹን እ፣ የሆነ ተቃራኒ ይዟል አይደለም ከቦሌ ተነስቶ እ ተሳስተሽ ወደ እኔ ዝም ብለሽ ክርት አድርጊያቸው ቁጭ ብያለሁ እ?
አደል እንዴ አደል ቁጭ ብያለሁ ያው እሺ አታስብ ባይ እሺ